መላ እንዳባይ ይዘልቃል ኧረ ጎጃም ሸጋ ጀግና ነች ጠፋ የሚያፈራ ሁሉ እንዳባይ ይገዝፋል። ጎጃም ባለማት ያደረ ለነፍስ የጢስ አባይ አምሳል ፈጽሞ የሚያወሱ በሉልኝ ጠጡል ከጋበዝ ይወዳል ከበረቱ ስቦ የሰባውን ያርዳል። አቤት መስተንግዶ አቤት ቅንነት እንግዳ ክቡር ነው ከጎጃሞች ቤት